hello እንትን አላበራም እስካሁን ቲኬት እሺ cashier ኮዱ ንገረኝ እስኪ አስር እሺ
ዜሮ ዘጠኝ እህ
ዜሮ ሁለት
እህ
አስራ ስድስት
እሺ አንድ postponed የሆነ ጨዋታ ስላለ ሀያ አራት ሰዓት መጠበቅ አለብህ እሺ
እህ አንድ postponed የሆነ ጨዋታ ስላለው ሀያ አራት ሰዓት መጠበቅ አለብህ እሺ አባቴ ስለደወልክ